ሄሎ ሄሎ፣ ሰላም ጤና ይስጥልን። ChipChip Hello እንትን ብዬ ነበረ order አዝዤ ነበረ ከሳምንት በፊት እሺ፣ እና እስካሁን አልደረሰም።
Okay። እስኪ ስልክ ቁጥር ይንገሩኛል።
አስራ ሁለት
እሺ፣ ስልሳ ስልሳ ዘጠና አንድ ዜሮ ሰባት
አቢሳሎም በሚለው አዎ ምንድን ነበር ያልመጣሎት product?
ቲማቲም ነበረ።
ለነገ ባስገባሉት ነገ መቀበል ይችላሉ? አምስት አዎ ይችላሉ፣ ነገ ይችላሉ።
በቃ ነገ አስገባሉታለሁ። ይቅርታ በጣም እሺ እሺ፣ አመሰግናለሁ።
እናመሰግናለን።
እሺ ሰላም